ጤና ይስጥልን ፍሬህይወት ከግስት ቤት እባክዎ ምን ልርዳዎት?
እንዴት ዋልሽማ?
እግዚአብሔር ይመስገን። እንዴት ዋል?
እግዚአብሔር ይመስገን።
አለን።
እና ትናንትና deposit አድርጌ በቻፓ እሺ ብሩም አልገባም ወደ account ኤም አልመለሰውም።
እሺ እ ቴ- ቴሌግራም ላይ ልካይልናል text ያገኘኸውን?
አይ አላኩም። እኔ።
እሺ ቴሌግራም ላይ ላክልን እሱን ምኑን ልላክልሽ?
ከቻፓ የሚላክ ላይ ላይ አይደለ ይህንን ያህል ብር ተቆርጦብሃል የሚለው text አዎ አዎ።
እሱን ቴሌግራም ላይ መላክ አለብህ ለእኛ እሱን ኮድ አስገብተን check እናደርግልሃለን እሺ እሺ።
እሺ።
ከዛ መልሼ ልደውል ወይስ?
አዎ ወይ በዛ ጻፍ ፍሬ በልና ከላይ ላክልኝ አየዋለሁ እኔ ቴሌግራም ላይ እሺ እሺ።
እሺ መልካም ቀን